Hello?
ወይ አቤት
Hello፣ አቤት አቤት ወይ አባቴ፣ አቤት
አቤት ደውለህ ነበረ?
እ ምን Best Bet ነው?
አዎ፣ Best Bet ነው።
እ አይ አወራን። እ አሁን የ jackpot ላይ ያሸነፍኩትኝ የስልሳ ምናምን ሺህ ነበር የሚለው Okay፣ አወራሃት?
የለም አቶ አወራን። ግን እ ስልሳ ሺህ ብሎ ደግሞ እንዴት ነው ለአስራ አንድ የሚከፈለው ነው ያልገባ አይ term and condition የሚለው ላይ እኮ አለ እና እዛ ላይ ያንቡትና ካል- ካል- ካልገባ ይሄ detail አስፈቅዳለሁ።
refund ምናምንስ አሁን ትናንትና ከስምንት ምናምን ጨዋታ አንድ ጨዋታ ብቻ ነው የተሸነፍኩትኝ።
እሺ፣ total odd ስንት ነው?
total odd ኡ መቶ ዘጠና ስምንት እሺ፣ loss ያደረከው odd ስንት ነው?
lost ያደረግኩትኝ አይ- አይቼ ልንገርሽ እሺ፣ እንዴት መሰለ calculation ኡ እ lost ያደረከው ማን ነው? total odd ኡ አለ አይደለ?
እዛው ቴሌግራሙ ላይ ልላክና አዎ፣ ት- ትችላለህ። ግን አይቻልም።
እዚሁ ላስረዳ calculation ኡ እሺ እ total odd ኡን lost ላደረክበት odd ታካፍለዋለህ። ከሀያ እሺ።
በላይ የሚመጣ ከሆነ ቢያንስ ከ- አሁን ለምሳሌ ስታካፍለው ውጤቱ ይመጣልህ ከሀያ እስከ አርባ አራት ባለው እስከሆነ አሁን ለምሳሌ ሀያ ሀያ አንድ እያለ እስከ አርባ አራት እሺ።
ባለው range ውስጥ ከሆነ ይመጣልህ የተሸነፍኩበት- የመደብክበትን amount እንትን ትለዋለህ።
እ እስቲ እሺ ላክልኝና ወይ እዛ ላይ እንትን ልበልክ ወይም ከላይ refund rule የምትላለች አዎ።
እሷ ላይም በግልጽ ተጽፏል በደንብ ማለት ነው እ ዞሮ እና ዞሮ እሺ በቃ ታገኘዋለህ።
ልላከውና እሺ Okay፣ አባቴ፣ ይደረጋል።
እሺ ችግር ይሆናል።
የለውም። እሺ ላክልን። እሺ ስለደወልክ እናመሰግናለን። መልካም እሺ እሺ እሺ